ሄሎ ቤስት በቻፓ መቤ ሶስት ኦክቶበር ቆርጦብኝ አልገባልኝም። እሺ
ከምን ላይ ነው የቆረጠው?
ከሲቢ ላይ
እሺ የሲቢ ስልክ የሲቢ ሚሴጅ ደርሶታል።
የሚስ- የ CBE message ገብቶልኝ ነበረ።
ስልክ ቁጥር ሰጥቶታል። በዚህ ቴሌግራም ላይ ይልኩልናል።
እሺ
ዘጠኝ ስልሳ
ስልሳ
ሰ- እንዳልሽኝ ዜን ስልሳ ሰባ ሁለት ሁለት አርባ ሁለት ስንት ሰባ ሁለት
አራት ስንቱ ሀያ ሁለት ዜሮ ዘጠኝ ስልሳ አርባ ሁለት ነው። hello hello ዜሮ ዘጠኝ ስልሳ ብያለው። ቴሌግራም ላይ ምልክበት ሄሎ